ጤና ይስጥልኝ አሽፌ ደነኝ ባኮ ምድርዳ
አፌ እናት ላይ ኢንተር ማድረግ ነበረ የቴሌግራም ቦት አለን እና እሺ የቢንጎ ጌም ቦት ነው። ቢንጎ የሚጫወቱበት ሞ እሺ እና እሱ አሪፍ ፔን ለማስገባት ነበር። ምን ምን ነው ሪኳርመንታቸው?
እሺ በቴሌግራም ቦት ነው አሁን ላይ መስራት የፈለጉት በዌብሳይት ሳይሆን በዌብሳይት አለ።
ደንበኛችን አሁን ላይ የእሱኛውን ገና available አላደረግ ነው እሱኛውን አማራጭ የቴሌግራም bot ኡን ማለት ነው።
አዎ።
ስለዚህ website ላይ ከሆነ ግን integrate ማድረግ ይችላሉ።
አይ እንደ ዌብሳይት ፔመንት ጌትዌይ እንደ ፔመንት ጌትዌይ ነው የፈለግነው። ቴሌግራም bot ላይ እናንተ የምትሰጥነው የተለየ ነገር የለም።
እሺ like ለእንትን ለ website እንደምትሰጡት ነው የምትሰጡን፣ እም፣ ግን የምንጠቀመው ቴሌግራም bot ላይ ነው።
እሺ ደንበኛችን እንደሱ ከሆነ እ፣ እም።
ወደ developer dot ArifPay dot net ላይ ገብተው እም፣ እሱ ላይ ገብተው HTML ላይ እንዴት መመዝገብ እንደሚችሉ website ላይ ስለዚህ on- እም።
ኦንላይን እ፣ register ያደርጋሉ ማለት ነው። የሚያስፈልጉት አዎ።
ነገሮች የታደሰ business license ያስፈልጎታል።
እም።
ከዛም በተጨማሪ ደግሞ TIN number TIN certification ማለት ነው ኦኬ እና ቫት ሬጅስትሬሽንም ያስፈልጎታል። በተጨማሪ
ያ።
እነ- እነዚህ ነገሮች ካሟሉ መመዝገብ ይችላሉ ኦንላይን ላይ። ኦንላይን ከተመዘገቡ በኋላ API generate እንዲያደርጉ ይጠይቆታል።
ኦኬ እ፣ ከዛ ኤፒአይ ጀነሬት የሚያደርጉሉት የ IT team ኦች ካሉት ከዛ ጀነሬት እም።
ያደረጉትን ከኛ team ኦች approval ያገኛሉ ማለት ነው።
okay ሌላ የተለየ document አያስፈልግም።
እ፣ ሌላ የተለየ document አያስፈልጎትም። ደንበኛችን ለአሁን ኦ።
እኔም ልመዝግብሎትና ከኛ team ኦች ይደውልሎታል approval ኡ እንዲያገኙ።
yeah ግን አሁን ምን አለ መሰለሽ አ፣ ሌላ እንትኖች ጋር እንትን ተጠይቀን ነበረ የ directory certificate
ብሔራዊ ሎ- ሎተሪ ሰርተፍኬት
ነበረ ቦታ አ፣ ስንመዘገብ ማለት ነው።
እሺ ሌላ ደንበኛችን።
provider
እሺ አሉት እናንተ እሱ ይሄን መረጃ እርሱ ጠይቃ- ነው ወይ እናንተ ጠይቃላችሁ አትጠይቅም? መረጃውን ፈልጌ ነው።
እኛ ጋር አሁን እንደሱ አይነት መረጃ የለኝም። አጣርቼ ይደውሉት ደመያችን።
አ፣ ለዛ ይሻላል።
እሺ እሺ መልሼ እደውልሎታለሁ።
እሺ እሺ